Hello ጤና ይስጥልኝ።
አብሮ ይስጥልን።
አቶ ያብስራ ውብሸት አዎ፣ እ ከዊፕላስ Solution ድርጅት ነበር ምደውልልዎት።
እሺ፣ ድርጅታችን የ transportation አገልግሎት ሰጪ ተቋም ሲሆን ለአሽከርካሪዎች ለየት ያለ ነገር ይዘን መጥተናል።
አዎ፣ ተመዝግቤያለሁ።
እ ተመዝግበዋል?
አዎ፣
እሺ። እ application ኑ ላይ ሁሉንም document አስገብተው ነው የተመዘገቡት?
አዎ፣ አዎ። ኤርፖርት ነው የተመዘገብኩት። ኤርፖርት ያሉ ልጆች ናቸው።
እሺ በቃ እሺ በቃ ከኛ ጋር አንድ ማይል investment ም saving ም ነው እንግዲህ ከኛ ጋር ስለሚሰሩ እናመሰግናለን። መልካም ቀን ይሁንልዎት።
አዎ፣ እሺ።
እሺ እሺ።